ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮች ስልኛ ማነው እንትን ጥያቄ እና መልስ ነበር እና ጥያቄው ላይ እንትን እንግሊዝኛ ነው የሚሆነው ወይስ አማርኛ?
አዎ፣ ጥያቄ እና መልስ ላይ ይቅርታ፣ በድረ ገጽ ሲሆን መግቢያውን ብቻ ነው አማርኛ የሚያደርግልዎ። ጥያቄ እና መልሱ ላይ እንግሊዝኛ ነው።
እንግሊዝኛ ነው እና ታዲያ እንትን አንድ ሰባት ነገር የመጣው ምን ስፖርት ምናምን book ምናምን ይላል ምንም አዎ፣ everything in Ethiopia geography፣ ስፖርት፣ IQ እና world puzzle አለ። ከእነሱ መርጠው ነው የሚጫወቱት። ስድስት አይነት category ዎች አሉ። ከእነሱ ነው የሚመርጡት
እንጂ እንግሊዝኛው አማርኛ መሆን አይችልም። አ USSD ላይ አይቀየርም። ይቅርታና
ችግር የለውም። እሺ በቃ መልካም እድል።